ጤና ይስጥልን። ዋሽንግተን ሕክምና ማዕከል ጤና ይስጥልኝ። እንትን አሁን ፋርማሲ እቃ ገዝተን ነበር። ፋርማሲ ስልክ ማግኘት ይቻላል? ለመጠየቅ ገዝቼ ሄጄ ነበር።
ፋርማሲ ስልክ ካለ አዎ፣ ፋርማሲ ጋር መገናኘት ይቻላል?
እሺ፣ ልስጦት ስልክ ዜሮ አንድ አንድ ዜሮ አንድ አንድ ስድስት ስድስት ስልሳ ሶስት ስልሳ ሶስት ሀምሳ ዘጠኝ ሀምሳ ዘጠኝ ሰባ
ሰባ መጠየቅ ይቻላል አይደል?
አዎ፣ እዛው ስሜ ስላለ። እሺ ይጠይቁ።
እሺ፣ እሺ፣ አመሰግናለሁ።